እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ አሳዳሪ መጋቢ የነፍሴ ጩኸት የምሰማ ካንተ ጋር ስኖር በዘመኔ ክፉ ትዝታ የለኝ እኔ ስለሱም ማወራው ብዙ ነገር አለኝ ዘመንና እድሜ ጤና ከተሰጠኝ ስለሱም ማወራው ብዙ ነገር አለኝ ዘመንና እድሜ ጥበብ ከተሰጠኝ እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ከግብፅ ያወጣኝ ከባርነት ባህርን ከፍሎ በታምራት መንገዴ በርቶ ያሳለፈኝ ከመስቀሉ ስር ያሳረፈኝ ስለሱም ማወራው ብዙ ነገር አለኝ ዘመንና እድሜ ጤና ከተሰጠኝ ስለሱም ማወራው ብዙ ነገር አለኝ ዘመንና እድሜ ጥበብ ከተሰጠኝ እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ አለ ቅባቱን በላዬ ላይ ከፍ የሚያደርገኝ ወደ ሰማይ ለታረደው በግ ምስክር ነኝ ቅኔ በገና ያስታጠቀኝ ስለሱ ማወራው ብዙ ነገር አለኝ ዘመንና እድሜ ጤና ከተሰጠኝ ስለሱ ማወራው ብዙ ነገር አለኝ ዘመንና እድሜ ጥበብ ከተሰጠኝ እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ እኔስ ለአምላኬ እኔስ ለእግዚአብሔር ምስጋና አለኝ ምስጋና አለኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ እየባረኩ ልኖርልህ እየዘመርኩኝ ልሞትልህ የማልጠቅመውን ከጠራኸኝ ለአንተ ብቻ ነው የሰራኸኝ ስለሱ ማወራው ብዙ ነገር አለኝ ዘመንና እድሜ ጤና ከተሰጠኝ ስለሱ ማወራው ብዙ ምስጋና አለኝ ምስጋና አለኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ ውለታው ስለበዛብኝ
በእውነት ስለ ውለታ ምን እንላለን? ቅዱስ አባት ሆይ ተመስገን።